hello
አቤት አለቃ ጤና ይስጥልኝ። አሚት ነኝ።
ጤና ይስጥልኝ withdraw ብዬ ነበረ
okay። በዚህ ቁጥር ነው Best Bet? በዚህ ቁጥር ነው Best Bet የምትጠቀመው?
በሰለ- አ፣ ትላንትና በዚህ ቁጥር ነው ወይ?
አይደለም ሰላሳ ስድስት እሺ ዜሮ ዘጠኝ ሰላሳ ስድስት ዜሮ አምስት ስልሳ ስልሳ ሶስት 61 63 አይደለም ስልሳ ሁለት ስልሳ ሶስት እሺ እሺ ስንት ብር ነበር?
አስር
hello አቤት confirm አድርጌ ላለው ገብቷል። እሺ አሁን እሺ message አመሰግናለሁ ይልክልሃል። እሺ መልካም እሺ እሺ thank you እሺ